hello ወይ ይኸውልህ ብሩክ የመጀመሪያውን order እኮ አብዱ ሰላም ላይ አስገብቶታል። ስለዚህ አንተ ምንድን ነው እንትን ያለብክ?
እኔ አብደላም ነኝ መልሼዋለሁ። ምግቡን ምግብ ቤት ሂጂ ነው አለ።
የመጀመሪያውን
እንትን ቅብዬ አዲስ ምግብ ወስጅላ ለ customer ዋ ከዛ ያኛውን ተቀብያው ምግብ ቤት መልሼዋለሁ።
የመጀመሪያው ማለት ነው ስንት ነበር? አርባ ስድስት ዜሮ ሰባት ነው። እሺ በቃ አብዱ ሰላም
ሻው
ታውቅልኝ። አዎ እሺ፣ አሳውቂ።
አዎ ጨርሶታል፣ ጨርሶታል። አዎ
አንተ የማን ስልክ ቅድስት ናት? ሄች ኧረ